hello
አቤት ነው እሺ፣ ደወልኩሎት።
እሺ እሺ to receive የሚለው ላይ ገብተው አይተውታል።
አዎ አይቼዋለሁኝ እንኳን እኔ እነሱም አይተውታልና ኮዱም text ም አልደረሰኝም to receive የሚለው የካቤጆ ብቻ ነው ሌሎቹ ያው ስድስት ናቸው አይተሙቱ አምስቱ ኮድ ደርሶኝ ሞልተናል እና ያው እነሱን ላይ ወይ ገብቶ- confirm የሚያደርጉበት ወይ ካለ አዎ
okay፣ እዛ ላይ ገብተው አዩቱ የለም ማለት ነው።
አዎ የለም አዎ
እስኪ screenshot ኡን ይልኩልኛል ቴሌግራም ላይ የምን screenshot ልላክልሽ እ ቱ ያልደረሰው receive የሚለው አ እሺ ልክልሻለሁ እሺ እሺ
በአስራ ዘጠኝ ቤት ስልክ ልክልሻለሁ በምን ስልክ ነው ምልክ አርባ አራት ቤት ዜሮ ዘጠኝ አርባ አራት
text አደረግልኛለሽ በዛ ነው save ላድርገውና ልላክልሽ ቴሌግራም ላይ አርባ አራት ልንገር- ባለራ ቤቱ ማለት ልንገሮት ይይዛል
እሺ ዜሮ ዘጠኝ አርባ አራት አስራ አንድ
አስራ አንድ ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት እሺ አ እሺ እሺ በቃ ስለዚህ ድራይቨሮቹን ሂዱ ልበላቸው እነሱ እኮ ግራ ገባቸው እስኪ ይላኩልኝ አንዴ እኔ እደውልላቸዋለሁ ለእነሱ በቃ እሺ እሺ እሺ